ሄሎ ሄሎ ሰላም፣ እንዴት ዋሉ?
ጤና ይስጥልኝ።
እግዚአብሔር ይመስገን። ደህና ዋሉ?
ደህና ደህና።
እግዚአብሔር ይመስገን።
መቼ ነው እንትኑ ኮሜዲው ስላለ?
ድምፆስ ትንሽ እ፣ አይሰማኝም።
እሺ እሺ። የኮሜዲውን እንትን information ቅዳሜ ነው ፕሮግራሙ የሚካሄደው፣ ቅዳሜ ነው። ኢኮኖሚክስ የቱ ባለሙያዎች ቅዳሜ? የፊታችን አዎ፣
እኔ አድ- እዚህ አዲስ ስለሆንኩኝ አ- አዲስ አበባ ውስጥ እንዴት ነው ቦታውን ማግኘት የምችለው? ወይስ የት ነው ያለኸው?
እኔ ያለሁት ሲኤምሲ አካባቢ።
ሲኤምሲ ቅዱስ ሚካኤል ቤተክርስቲያን ያውቁታል።
አዎ
እዛ አካባቢ ኢኮኖሚክስ ባለሙያዎች ህንጻ የሚል አለ፣ እዛ ላይ ነው ትምህርት እ፣ ፕሮግራሙ።
ኦ፣ እዚሁ ለእኔ ይቀርበኛል ማለት ነው።
አዎ፣
okay ስንት ሰዓት ነው የሚተላለፈው?
አስራ አንድ ሰዓት
አስራ አንድ ሰዓት ነው። እሺ ሌላ special እንትን አላችሁ?
አይ የለም።
VIP ምናምን የለም። በቃ በአራት መቶ ብር ነው።
አዎ፣ link ልኬልዎታለሁ፣ በዛ መመዝገብ ይችላሉ።
please። አዎ እሺ፣ link ኡ እንዳችልኝ።
link ልኬልዎታለሁ።
እሺ እሺ፣ ቴንክ ዩ።
ስለደወልን እናመሰግናለን። መልካም ቀን።
አሜን።